Hello Hello ወንድም አገኝ እንዴት ነህ? ሰላም ነው?
አ እግዚአብሔር ይመስገን አለን አለን። ከቤት ቤት ነው የምደውልልህ።
አውቄያለሁ።
እንትን ምን game ነው የሚጫንበት?
Keno እና spin ለጊዜው Keno ና spin።
አ በቃ እሺ፣ እሺ check አደርግልሃለሁ። እሺ ኢንተርኔት ግን በጣም slow ነው።
ስለሆነ እሺ፣ ግን እናንተን በስልክ እያገኘኋቸው አይደለም።
ያው እዚህ ላይ ደውልልኝ ችግር 88 04 ላይ 88 04 በዚህ ቁጥር በዚህ ቁጥር ከፊት ባለው ላይ አስቀጥዬ ነው ወይስ ሌላ?
አይ አይደለም ዝም ብለህ 88 04 ብለህ መደወል ነው። የቤት ቤት ቁጥር ነው። እሺ እሺ እሺ እሺ